ሄሎ
ይቅርታ ተቋረጠ። ልርዳው
አዎ ጌዙን ማስተር አስፈልጌ ነው። ጌዙ አያ- አያነብም።
ነምበሩን ወይም የቢጫዊ መለያ ቁጥር ይንገር።
እሺ ፒን ንገሪ። ፒን ነምበሩ ፒን ነምበሩ ንገሪ። ቶሎ እ ሁለት ዜሮ ሁለት ዜሮ እ ጌጁን ላሰራው ነው። ሴንተር ላይ ነው ጌጁን ላሰራው የኔ ማሽኑ።
መስመር ሰማንያ ያሉ ዘጠኝ ደንበኞች እሺ ሁለት ዜሮ ሰማንያ ዘጠኝ አዎ ይሰማል። ሄሎ